አልፈልግ ፍቅር ካንቺ ሌላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግ ፍቅር ካንቺ ሌላ ቅጠረን ይሉኛል ኧረ ሜላ ሰዎች ሳይገባቸው ኧረ ሜላ ክፍት ቦታ የለም ኧረ ሜላ ብለሽ ንገሪያቸው ኧረ ሜላ ተንሰራፍተሽበት ኧረ ሜላ ባይምሮዬ ጓዳ ኧረ ሜላ አንቺን የት አድርጌ ኧረ ሜላ ልቀበል እንግዳ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ ልቤ ከልብሽ ጋር ኧረ ሜላ በሀሳብ ተገናኝቶ ኧረ ሜላ ስገላገላ አደርኩ ኧረ ሜላ ያንቺ በኔ ጥንቶ ኧረ ሜላ እህላዬ በላኝ ኧረ ሜላ አይጥመኝ ሙዚቃ ኧረ ሜላ ደስታዬ አንቺ ነሽ ኧረ ሜላ ተረዳሁት በቃ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግ ፍቅር ካንቺ ሌላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግ ፍቅር ካንቺ ሌላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ የሐኪሞች ብዛት ኧረ ሜላ ምንም አረዳኝ ኧረ ሜላ በሽታ አንቺ ነሽ ኧረ ሜላ በቅርብ አትገኝ ኧረ ሜላ ራቤ ቢጠማ ኧረ ሜላ ምናምኑን በላሁ ኧረ ሜላ ጥጋቢ አንቺ ጋራ ኧረ ሜላ መሆኑን ነቻጣሁ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ እንደው ሜላ ሜላ ኧረ